ጤና ይስጥልኝ አርፍቴ ረዲት ነው በኩል ምንወርዱ ጤና ይስጥልኝ። እሺ ደንበኛችን ምንወርዱ ምን አሉኝ? ድምፆ ትንሽ ርቋል። ደንበኛችን ምን አሉኝ? መስመር ላይ ያሉ ደንበኛችን ምን አሉ? መስመር ላይ ያለው